Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሳሎን ኮስሞቲክስ
አዎ ነው።
ከዊፕላስ ሶሉሽን ነበር መደወልልሽ።
ወይ ምን አልሽኝ?
ከዊፕላስ ሶሉሽን እሺ
ባለፈው application ኣችን ላይ ተመዝግባችሁ ነበር።
እሺ አሁን የተመዘግበው account ኦች active እያደረግን ስለሆነ system የሚሞላ ጥያቄ ልጠይቅ ነበር።
እሺ ምንድን ነው ጥያቄ?
እሺ ትክክለኛ የሱቅሽ ስም ሻሎም ኮስሞቲክስ ነው and mart አዎ እ?
ነው። አዎ cosmetics and mart ድምፅሽ አይሰማም ይቅርታ። አዎ።
ኮስሞቲክስ እና mart የት ነው የምትገኙት? አዎ mart።
ቦሌ ብራስ የት ነው የምትገኙት?
ቦሌ ብራስ እና ለቡ
ቦሌ ብራስ። እሺ። እም፣ እና ለቡ
እሺ አ፣ ልዩ ስሙ ቦሌ ብራስ አካባቢ ነው ወይስ ህንጻ አለው?
አዎ
እ?
ቦሌ ብራስ ተስፍሽ እ።
ፕላዛ ተስፍሽ ፕላዛ okay፣ እሺ።
ተስፍሽ ፕላዛ ተስፍሽ ፕላዛ።
አዎ
contact person አንቺ ነሽ?
አዎ ስምሽን ንገሪኝ።
ሰርካለም ኃይሉ
ሰርካለም።
ኃይሉ አዎ እሺ። ቴሌግራም የምናገኝሽ በዚህ ቁጥር ነው?
አዎ
በደወልኩበት ማለት ነው።
አዎ እሺ። የስራ ቀንሽና ሰዓትሽ
የስራ ቀን ከእሑድ እ።
በስተቀር
ከቅዳሜ ከሰኞ እስከ ከሰኞ አዎ፣ እስከ ቅዳሜ ከቅዳሜ
ሰዓት ከጠዋት ከጠዋት ሶስት ሰዓት እስከ ማታ ሁለት ሰዓት ሁለት ሰዓት። ሎጎ አለው እንዴ ሱቅሽ?
እ?
ሎጎ አለው?
እ፣ የለውም okay። license ወይ ደግሞ መታወቂያ ወይ TIN number በቴሌግራም ትልኪልኛለሽ? መልእክት አስቀምጣለሁ ቴሌ እንትን normal text ላይ።
በ- በቴሌግራም ላክልሽ እሺ አዎ እኔ የምትልኪበትን በምን ቁጥር?
ቁጥር text text አደርግልሻለሁ በ normal እሺ ምን ልላክልሽ መታወቂያ
TIN number ሽን license መታወቂያ ከየፈለግሽውን ማለት ነው። Hello ሌላ ወይ ወይ ሰማኝ። እሺ ሌላ ደግሞ እ፣ text አደርግልሻለሁኝ በማረግልሽ ቁጥር ቴሌግራም ላይ ትልኪልኛለሽ።
እሺ ሌላ ደግሞ ለ social media ማስታወቂያ ከድርጅታችን ማስ- የማስታወቂያ ባለሙያዎች ጋር ለቀረጽ እንወጣለን እና ይህንን ማስታወቂያ ደግሞ የምንሰራው አብረውን ከሚሰሩ ድርጅቶች ጋር ስለሆነ አንቺም ደግሞ በዚህ ውስጥ ሱቅሽን እንዴት ማስታወቅ ነህ ሰላም ከፈለግሽ ነህ? ሰላም እንዴት ነህ ሱቅሽን እሺ እም፣ ሱቅሽን ማስታወቅ ከፈለግሽ ከእኛ ድርጅት ጋር እ፣ እድሉ ተሰጥቶሻል።
እሺ
ይቻላል።
እ፣ አይ እም፣ ምን አይነት ማስታወቂያ እንደሆነ ስላላወቅኩኝ አሁን OK ይላልሽ። ይቅር።
አሁን ይቅር አዎ እሺ፣ አመሰግናለሁ። እቴ መልካም ቀን።
እሺ እሺ እሺ